ሄሎ ደህና አረፈዳችሁ። ሰላም ናችሁ?
ሰላም ጤና ይስጥልኝ።
እንትና አደለ ዶንኪ ቲዩብ ነው።
ለማግኘት ምናምን ለእንትና ይቻላል።
ሄሎ ሄሎ፣ እ?
ምን አሉኝ?
እርዳታ
እርዳታ አሁን ለጊዜው መመዝገብ አቁመናል። ሌላ ጊዜ ይደውሉልናል።
እሺ፣ እሺ።
እሺ፣ እናመሰግናለን።